መቼም እንቅልፌ ላይ ዞር ባይኔ ላይ አይገባም ሌሊቱ ሲያስጨንቅ ትዝታ ናፍቆቱ ከሌለሽ በቤቱ ጎኔ ማሳልፍ ጋውላ መቼም እንቅልፌ ላይ ዞር ባይኔ ላይ አይገባም ሌሊቱ ሲያስጨንቅ ትዝታ ናፍቆቱ ከሌለሽ በቤቱ የኔ ሳይመችም አይበቃም ለአደባባይ ወሬ በመላ አይፈታም ድብቅ ነው ስውር ነው ሚስጥሬ በማይቃለል ታስሬ አለሁ እስከ ዛሬ ጸጸት የእግር እሳት ሆኖብኝ አንጀቴን ሲጠብሰው ተኝቶ እንዳደረ ወጋ ይቀር ለእኔም ነጋ እንደ ሰው የበደልኩሽ በደል ውሎን አድሮ ወቀሰኝ አምርሮ የሆዴን በደል አምቄው በሆዴ እስከ መቼ ነው ቃጥል መንደር መላም ያማጣኝ አጋር ዘመድ የለኝ የኔንስ ነገር ሀገር አንዲበል የሆዴን ነገር አምቄው በሆዴ እስከ መቼ ነው እንደዚህ መንደር መላም ያማጣኝ አጋር ዘመድ የለኝ የኔንስ ነገር ሀገር አንዲበል የኔንስ ነገር ሀገር አንዲበል ለማላዋየው ያንጀቴ እንዲያው ማን ይስማው ጉዳቴ መሽቶ እስኪነጋ ባሳብ ሰቀቅ አበሳማይ ለማላዋየው ያንጀቴ እንዲያው ማን ይስማው ጉዳቴ መሽቶ እስኪነጋ ባሳብ ሰቀቅ አበሳማይ ምን ይሉታል እኔ ከሆዴ የማይወጣ ምን ይሉታል እኔ ከአንጀት የተቀብሮ ምን ይሉታል እኔ በጸጸት መጠበዝ ምን ይሉታል እኔ በሐዘን ሮሮ የማይጠፋ ረሜ የእግር ውስጥ እሳቴ አንቺው ነሽ ቁጭ የማይጠፋ ረሜት የእግር ውስጥ እሳቴ አንቺው ነሽ ቁጭት በደሌን ዘርዝሬ ይቅር በይ ብልሽ ይቀልልኝ ነበር ያን ጊዜ ባዋይሽ ዳግም አላገኝሽ አልጠይቅ ይቅርታ ቤሰሰ ሆኖ አጣውን እፎይታ በደሌን ዘርዝሬ ይቅር በይ ብልሽ ይቀልልኝ ነበር ያን ጊዜ ባዋይሽ ዳግም አላገኝሽ አልጠይቅ ይቅርታ ቤሰሰ ሆኖ አጣውን እፎይታ ቤሰሰ ሆኖ አጣውን እፎይታ ለማላወየው ያንጀቴ እንዲያው ማን ይስማው ጉዳቴ መሽቶ እስኪነጋ ባሰው ሰቀቅ አበሳ ማየቴ ለማላወየው ያንጀቴ እንዲያው ማን ይስማው ጉዳቴ መሽቶ እስኪነጋ ባሰው ሰቀቅ አበሳ ማየቴ ምን ይሉታል እኔ በይቅርታ ተላጦ ምን ይሉታል እኔ ህሊና ያለሳ ምን ይሉታል እኔ ውስጤን እየወጋው ምን ይሉታል እኔ የጸጸት ፍላጻ የታደለ ሰው ነው ሰላም ሁሉ የሚያድር ለካ በዚች ምድር የታደለ ሰው ነው ሰላም ሁሉ የሚያድር ለካ በዚች ምድር እንደ ሰው ብራ ብገባ ብወጣ ሰላም ጤና የለም ውስጤ እየተጎዳ የትካዜ ባይ ካይኔ የሚያብሰው ከቶ አልተፈጠረም ያላንቺ ሌላ ሰው በደሌን ዘርዝሬ ይቅር በይ ብልሽ ይቀልል ነበር ያን ጊዜ ባዋይሽ ዳግም አላገኝሽ አልጠይቅ ይቅርታ ቤተሰብ ሆኖ ማጣወቅ ቆይታ በደሌን ዘርዝሬ ይቅር በይ ብልሽ ይቀልልኝ ነበር ያን ጊዜ ባዋይሽ ዳግም